ሄሎ ሄሎ ሄሎ፣
አቤት
ጤና ይስጥልኝ።
አብሮ ይስጡልኝ።
ባየነ
አዎ ከኢትዮ Chicken ነበር የደወልኩልህ።
እሺ ትናንትና ደውለህልኝ ነበረ።
እ ሰላሳ አንድ ጫጩት እና ለሾፌሮቹ
አዎ እ፣ አሳውቀህ ነበር አንተ በዛን ጊዜ ላይ እ፣ ተወካያችን
ለእንትና እዚህ ለሚ- እዚህ አካባቢ ለሚሰራው ለእናንተው ባለሙያ ሰ- አሳውቅ ያለው ሰላሳ አንድ እንደጠፋ እህ።
እ፣ ያው በወቅቱ ግን በሰዓቱ ሾፌሮቹን ሾፌሮቹ እንደሆኑ እርግጠኛ ነህ? ማለት ጫጩቶቹን እ፣ ሾፌሮቹ ናቸው። አዎ አዎ እ፣ ስሙን ታውቋለህ ሾፌሩን?
የሾፌሩን እም፣
ቆይ እዛው ወረቀቱ ላይ ይኖራል አይደለ?
ያው አለ ፎርሙ እዛ ይኖራል ላይ አይደለ?
ይኖራል። እዛ ላይ ያለው እሺ፣ ስለዚህ አዎ ስሙን ያዝና እ፣ እ፣ ጊዜውም ቀኑም አለ አይደለ? እሱ ላይ መረጃዎች አሉ።
አሉ አዎ አዎ፣ ጥሩ። እሺ፣ እሱን ለማረጋገጥ ነው
okay ያለው።
እሺ አመሰግናለሁ።